Hello ጤና ይስጥልን Best Bet
እንትን ነበረ ትላንት ብር withdraw አድርገን እስካሁን አልገባም።
withdraw
እ አ withdraw አድርጌ አንድ ሺህ ብር እስካሁን አልመጣም።
አንድ ሺህ ብር አሁን ነው።
አረ ትላንት ነው።
Okay እሺ። በደወልክበት ቁጥር ነው።
አይ አዎ አዎ፣ በራሱ ነው ቁጥሩ። አዎ በራሱ ነው።
አላ አይደለም አላ እ?
81 ዜሮ ስምንት ቆይ ቁጥ- ቁጥሩ ልስጥህ።
አ የ Best Bet ቁጥር
አዎ ቁጥሩ ልስጥህ።
አዎ ንገረኝ ቁጥሩ።
እሺ 09 85 85 ዜሮ ስምንት
ቆይ ቆይ አንዴ አባት ዜሮ ዘጠኝ
85 እሺ
ዜሮ ስምንት 08 ሰላሳ እሺ ሁለት 32
አርባ አምስት 45 Waiting ላይ ነው።
Hello hello አቤት ስንት ብር ነው?
አንድ ሺህ ብር መቼ ነው ትላንት ወደ 12 ሰዓት አካባቢ እኮ failed ነው። ወደ Best Bet account ተመልሷል። እሺ ብሩ እኮ የለም ተቆርጧል።
Best Bet ተቆርጧል እኮ account ተቆርጧል እኮ ብሩ ላይ- እስቲ አሁን check አድርገው። አሁን failed ብሎ ወደ Best Bet account ተመልሷል።
አሁን አ ሪያድ ሪያድ መሐመድ ነው። አ?
አዎ የተላከልኝ በቃ አዎ።
አሁን ቤ- Best Bet account ላይ check አድርገው።
እሺ
ምን አለ? አሁን check አድርገው